ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከችብች ነበር የምንደውሉት።
እሺ እና ሰኞ ነው የምንገባው? አዎ ድንች ነው ኦኬ። ስለዚህ ዛሬ ረከብ አይችሉም። እሺ በቃ ሰኞ ግቢ መታ ነበር እንዴ?
አዎ ድራይቨሮች ግቢ ደርሰው መታችሁ?
ስልክ ስላላነሱላቸው ነው።
እሺ መልሼ ልደውልሽ እማ ቢሮ ላለ ሰው አቁመዋል ካለ ግን ሊባል።
ወሽ የደውል ድራይቨሮች አንሱላቸው።
እሺ እሺ እሺ እሺ በቃ።